አንዳንዴ ምንድነው አሁን ሌሎች customer ኦች እንደዚህ ጉብዝና ያሳውቁናል ለኛ። ከዛኛ ሊደርሱ ባለበት ከሆነ ለእነሱ ተመላሽ ብሎ እንዲያደርጉ እናደርጋለን። ካልሆነ ደግሞ አድርገን እኛ ነን ተመላሽ የምናደርገው ብሩ ማለት ነው።
Hello Hello ሰላም ጤና ይስጥልን።
አብሮ ይስጥልን።
የሳሮን ስልክ ነው።
አ ነው ከችፕችፕ ነበር የምደውለው። ዛሬ የሚወጣ order ነበራት።
ከኛ ነው የሚወሰደው ወይስ ከእናንተ የሚመጣ?
no ከኛ አዎ እሺ።
okay። እና ስልክ እየሰራ አይደለም፣ እያነሳችሁልን አይደለም። በዚህ ስልክ driver ኦች ደውለው ነበርና ስልክ ያንሱና ያገኟቸው።
እሺ አሁን እየደወሉ ነው ወይስ?
አዎ ይደውላሉ። አሁን አሳውቀዋለሁ። ይደውላል እሺ ያንሱለት። እሺ እሺ።
ኦኬ።